ጤና ይስጥልን ማለት ነው።
አዎ እንዴት ዋል?
እግዚአብሔር ይመስገን።
አለኝ መጡት ሰልፋዎች
እሺ፣ ምን አይነት መኪና ነው የፈለጉት?
ኮሮላ አለ ኮሮላ ኮራዎች ነው ሞዴል ነው የፈለጉት?
ሞዴሉ አምስት ቢሆን ጥሩ ነው። አምስት እና ሁለት ሺህ አምስት አ ሁለት ሺህ አምስት የለም አራትና ሶስት ነው ያለው።
ሶስት አንድ ከሴ የሚለጠፍሽ ነው አንተ ስድስት እንትን ነው ባንክ
ያለበት ከ
ለቤት ነው አምስት ብር ነው ሙሉ
ሁለት ሚሊዮን
ወዴት ነው አምሳ ሺህ ብር
ኦኬ ስራው ከስምንት ከስድስት ምናምን ከባንክ
አዎ
አውቶማቲክ የዞረ ነው ዞረ ነው
ወዴት የ- ያ- ያ- እም?
የዞረ ነው።
ምናምን ስልክሽ መሪ የዞረ ነው አባ የዞረ ሌላ ምን ነበር? ሌላ ምንድን ነው? ሁለት ሺህ ሰባት ነው ያልሽኝ?
ጎታታ ለመኪና ጎታ
ሄሎ ሄሎ ብትብኝ ስሜን ካሽ ስምመቱ ማመቻችን
ሁለት ሺህ ያልሽኝ ሁለት ሺህ ሰባት